ከኔ ጋር እያወራችሁ ነው?
hello ሌላው ጤና ይስጥልን።
እግዚአብሔር ከ We Plus Solution ነበረ ምደውልልዎት።
okay እሺ We Plus Solution application ላይ ተመዝግበው ነበር አይደለ? ከዚህ በፊት app ላይ
ምንዛ ነበር
አዎ፣ ተመዝግበዋል ብለው ነው ስሙ የወጣ- ስሞት የወጣውና እህ አሁን ላይ የተመዘገቡትን service ኦች system ላይ active እያደረግን ነበረ እና አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበረ።
ቆይ first of all check ላድርገውና እሺ ልደውልልሽ።
እ-